ጤና ይስጥልን።
አብሮ ይስጥልን።
ብሩክ እባላለሁ እህቴ።
እሺ
ምደውልሽ ከዚሁ ከአዲስ አበባ ነው እና አንድ ሁለት አምስት ልጅ ፈልጌ ነበረ ካላስቸገርኩሽ እና ፈቃድሽ ከሆነ
እሺ ምን ነበር ጉዳዩ?
የእሸቱ ስልክ personal ስልኩን ፈልጌ ነበረ። ምናልባት የግል ጉዳይ ስለሆነ ባጠይቅኝ ስልኩን መሰጪ ደስ ይለኛል። ዜሮ ሰባት ስልክ ነበረኝ ግን አይነሳም።
ይቅርታ ኮሜዲያን እሸቱ personal ስልክ የለውም፣ ግን ጉዳዩትን ይንገሩኝና እኔ አስተላልፍሎታለሁ። ወይም ደግሞ የግል ጉዳይ ከሆነ ኢሜይሉን ልንገሮትና ኢሜይል ሊያደርጉለት ይችላሉ።
በቃ እሺ። ወይ ደግሞ ኢሜይሉን ንገሪኝና በዛ ልሞክር።
ኮሜዲያን እሸቱ at gmail dot com
ኮሜዲያን እሸቱ አት ጂሜል ዶት ኮም
ብቻ ማለት ነው። ሌላ የለውማ።
ኮሜዲያን እሸቱ at gmail dot com ብቻ።
እሺ፣ እሺ፣ እሺ።
እሺ እናመሰግናለን።